አለ።
ጤና ይስጥልን ArifPay ሰላም ነኝ። እባክዎን ልርዳ?
እንዴት ዋልሽልኝ? የእኔ እናት እግዚአብሔር ይመስገን።
ስሚ
እሺ ትናንትና ወደ ሁሉ ስፖርት ከተትን ብለን ወደ እናንተ ወደ አሪፍ ከቴሌ ብር ልከን ነበር።
ስለመየስ ከቴሌ ብር ወደ ሁሉ ስፖርት ሲልኩ በእኛ በኩል ነበር ያስተላለፉት።
አዎ በእናንተ በኩል ነበር እሺ እና እስካሁን አልገባም።
ትናንትና ትናንትና አንድ ነበረ ሰዓት- የላኩት አንድ ሰዓት ከምናምን ላይ መቶ ሀምሳ ብር ነው የላክነው።
መቶ ሀምሳ ሀምሳ ብር አዎ ሀምሳ ሀምሳ ሶስት ጊዜ አድርገን ነው
እህ።
ወንዱ ተሬቻ የሚል በዚሁ ስልክ ቁጥር በዚህ ስልክ ቁጥር ነው አዎ በዚሁ ስልክ ቁጥር ወንዱ ተሬቻ
ማን አሉኝ?
ወንዱ ተሬቻ
ወንዱ ተሬቻ።
ተሬቻ የእህት ስም ያስፈልጋል።
አይ ወንዱ እስኪ
እሺ ደንበኛችን screenshot ኡን በስልክ ቁጥር ልንገሩትና በቴሌግራም ይላኩልን።
የምን እስከ የላክንበትን
እንደላኩ መሳይ ከቴሌብር የሚላክለት notification አለ አይደለ?
አዎ አዎ እሱን ይላኩልን።
እሺ እኮ እንትን ዜሮ ስልክ ምን ቁጥር ቁጥር ልትሰጭን ነው? እሺ አዎ ቁጥር ላይ ያዙ።
ይቅርታ አንድ ያዥ እያስታል ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት
ዜሮ አንድ ዜሮ አንድ ሀምሳ አምስት
ሀምሳ አምስት ሀምሳ አምስት አዎ በዚህ ስልክ ቁጥር ስሞትና ስልክ እሺ።
ቁጥሮትን አድርገው ይላኩልን።
እሺ የኔ በእኛ እናት።
በኩል ሲፈታ ደውለን እናሳውቆታለን።
እሺ የኔ እናት እሺ ስለደወል ሌላ ምረጃዎት ነገር አለ?
ምንም የለምማ ስለደወል እናመሰግናለን። አገልግሎት ያለትን ሀሳብ አስተያየት ከሚቀጠሉ ድምጽ በኋላ ያስቀምጡልኝ። መልካም ቀን።
አ-